ጤና ይስጥልኝ ሄሎ ቪዛ ሚልኪ ነኝ። በኮሚኒቲ ጉዞ መረጃ ልስጠው።
ዶክሚያ ማሟላት የሚያስፈልገኝን ዶክመንት ለማወቅ ነበር
እሺ፣ የእንትን በ- በስኮላር አፕ ላይ ለማድረግ ፈልጌ እሺ
እና የእኔ ትንሽ ውስብስብ ሆነብኝ እና ኬዙ እንትን ነበርኩ የባለፈው ሬሜዲያል ፕሮግራም የወሰድኩ ነበርኩኝ እና እሺ
እና exam ኡ ምናምን ነገር pass አድርጌ ነበረ እህ፣ እና አሁን እንደው ወረቀት legal ማድረግ የምችለው ይሄ ነገር ትንሽ ተምታቶብኝ ነበር። ለዛ ነበር የደወልኩት።
እሺ እርስዎ አሁን legalize ማስደረግ